ይስጥልኝ። ቃል ኪዳን ከቤት ቤት ምን ልርዳው?
ሄሎ ደህና ይስጥልን።
አብሮ ይስጥልኝ። ምን ልርዳው?
ሰላም በእናት ማታ ላክቼ አካውንት ላይ ከበፊት ቤት ላይ በዚህ ስልክ ቁጥር ነው በዚህ አብቻ ቤትና
ምን አሉኝ?
አስላ
ሄሎ
ላት ማታ
ዊዝድሮ አድርገው ነው
ወተደረገ ነው
በዚህ ስልክ ቁጥር ነው።
በዚህ ስልክ ቁጥር ነው።
እሺ ስንት ብር ነው?
ሁለት ሺህ
እሺ አንዴ መስመር ላይ ጠብቁኝ።